Hello Hello ጤና ይስጥልኝ።
እግዚአብሔር ናሆ Granite እና Marble አ ከ We Plus Solution ድርጅት ነበር የምደውልልህ።
እሺ ከዚህ በፊት We Plus Solution Provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ አ እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ አዎ።
በመሆን ስራ ማግኘት እና በነፃ መስራት ይችላሉ።
ሁሌ ደግሞ ኦንላይን ላይ እሺ እኮ website እንዴት እንትን ብዬ ነው እ ምን አልከኝ?
website ኡ application ነው። application ኣችን ላይ ከዚህ app ነው በፊት አዎ ተመዝግበው ነበረ። አሁን የለም application ነው ወይስ እንዴት?
ምን የሚለው ነው We ነው አ We ነው We We Plus Solution አ ዊ አለ አለ አ አ በቃ ካለ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ተጠቃሚዎች በቃ።
አሉ፣ መስራት እንጂ ይችላሉ።
መጥቶ አስተካክሉልኝ ነበር ልጆቹ አዎ በተጨማሪም ደግሞ ድርጅቶትን We Plus Solution user የምትል application አለች። እዛ ላይ መኖሩን አዎ።
check ማድረግ ይችላሉ። በዛውም ደግሞ የተለያዩ አገልግሎቶች አሉ፣ እዛ ላይ መጠቀምም ይችላሉ። ዩዘር እሺ እሺ እሱ ያለውን የተጠቃሚ ሳይሆን የአገልግሎት ሰጪ ነው። የተጠቃሚ ደግሞ user የምትልም አውርደው መጠቀም ይችላሉ።
እሺ እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት። እሺ።
እሺ